Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
Best Bet እንትን- ነበር እንትን ፈልገህ ነው ባ- ኮድ እ
የቤትወል ኮድ እሺ።
ፈለ- ኮድ ረስቼ ነው።
Forget password ብለውና SMS ይላክልሃል።
ከዛስ እንዴት ነው የምከፍተው?
ከዛ SMS ኡን login ስትል እንደ password ትጠቀምበታለህ።
ከዛ ይከፈታል።
እ አይ እሱን ይከፈታል?
አስገብተህ login ትላለህ። አዎ
እሺ እሺ፣ ስለደወልክ እናመሰግናለን።